ዋሽንግተን ህክምና አይ አንዱን ዕቃ ነው የላኩት።
ሄሎ፣ ሰላም ነው ሰላም አለን። እንትን መጠየቅ ፈልገን ነበር። አንታይ ምን ቲቪ እናንተ ጋር ታስጀምራላችሁ እንዴት ትሰጣላችሁ? ፔሸንት አንታይ?
ቢኖራችሁ አንታይ ቲቪ አንታይ ቲቪ
እሺ የሪሴፕሽን ስልክ ልስጠን ስጭኝ። እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እ
እሺ እሺ እሺ